ኤላ ጤና ደህና፣ እግዚአብሔር ይመስገን።
ከቢጂአይ የጥሪ ማዕከል ለምን ደውለው ደንበኛችን
እ ከምን ከቢጂአይ
እሺ፣
የቢጂአይ መለያ ቁጥር የያዘ አጭር የጽሁፍ መልእክት በስልክዎ ተቀብለዋል?
እ
ደርሰውታል መሴጅ?
እኔ እንጃ፣ እኔ ያላየው እሺ፣ ካልደረሰዎት የያዙ ልንገረዎት፣ አጭር ቁጥር ነች።
እ፣
አርባ ዘጠኝ አርባ ሶስት
እሺ፣
ሰባ አምስት ሀያ ስምንት
እሺ፣
ይሄ ለማሳወቅ ነው። እስከ ምሽት የመለው ደንበኛችን
እሺ።